ጤና ይስጥልን ቤት ቤት ቤት ነው የምልዳው።
እንዴት ዋልሽ? ቤት ሰላም ነው?
ሰላም ይመስገን።
አሁን አራት ሺህ ሁለት መቶ withdraw አድርጌ confirmation ከእናንተ ይፈልጋል። በዚሁ ጥሩ ስልክ የለም በዚህ ስልክ አይደል?
አዎ፣ እሺ ላይ አንዴ check ላድርገው። አራት ሺህ ብር ቴሌ ብላ- ቴሌ- ቴሌ ብር account ዜሮ ዜሮ ስልሳ ሁለት ሰባ ስልሳ አምስት ነው።
አዎ፣ አዎ። አራት ሺህ ሁለት መቶ
አራት ሺህ ሁለት መቶ ይቅርታ።
ችግር የለውም።
እሺ ገብቶልሃል። እሺ check አድርገው። ተደውል። እናመሰግናለን። መልካም ቀን።
ለሁላችን
አራት